ሁሉ ስፖርት ነው እባክዎ የምንረዳው?
ሄሎ
ሁሉ ስፖርት ነው እባክዎ የምንረዳው? ምን ልርዳዎት ደንበኛችን?
የኔ ብር ገና አልገባም።
ምን አሉኝ?
የኔ ብር ትናንትና ቆጥተሻል ነበር፣ አሁን ገና ነው አልገ- ይገባ አይደለም።
ትኬት አሸንፈው ነው?
አዎ፣ አሸንፈው አልገባሉትም።
አዎ።
እሺ የትኬት ቁጥሩን ይዘውታል?
ባለፈው ወጥተሻል ነበር ሁለት ቀን ባል- ፊት።
የትኬት ቁጥሩን ሰጥተው ነበር?
አዎ፣ ስንት ስንት ነበር?
የቁጥር አዎ የትኬት ቁጥሩ
ብዙ እኮ ነው፣ ሰባት ወይ አስር ነው ኮት
የቴሌግራም ቁጥራችንን የያዙና እዛ ላይ ይላኩልን።
አለ ቴሌግራም ላይ አለ
እሺ ቴሌግራም ላይ ስሞት ማን ነው?
ኮት
በስልክ ይንገሩኝ። አሁን በደወሉበት ስልክ ነው በአስራ ሰባቱ
በአስር ሰባት አይደለም እሺ ይንገሩኝ።
ዜሮ ዘጠኝ እሺ አርባ አርባ ሀምሳ ዘጠኝ እሺ
ሀምሳ ሰባት እሺ ሰባ
ሀምሳ ሰባት ሰባ አዎ፣
ዜሮ ዘጠኝ አርባ ሀምሳ ዘጠኝ ሀምሳ ሰባት አር- ሰባ አዎ።
እሺ አንድ ጊዜ ጠብቁ።
እሺ
እሺ አስተላልፈን ልዎታል። መልሱን ስናገኝ እናሳውቆታለን ቴሌግራም ላይ። ሄሎ ሄሎ ሄሎ
እ
አስተላልፈን ልዎታል። መልሱን ስናገኝ ቴሌግራም ላይ ስለምናሳውቆት በትዕግስት ይጠብቁ።